ሄሎ
አቤት
ጤና ይስጥልኝ።
አሮብ ስጥልን ምን ልታዘዝ? ቴሌቪዥን ነው።
የለውን አዎ ጓደኛ ለመጋበዝ ፈልጌ ነበር። እንዲሁ በየቱ ልጋብዝ?
ስልክ ስማርት ነው።
እ?
ስልክ ስማርት ነው ወይ?
አይ አይደለም። ስማ
smart ሲሆን ነው መጋበዝ የምችለው።
አዎ በዚህ አይቻልም። አ?
አዎ በሱ ይቻላል።
እሺ እሺ፣ አመሰግናለሁ።
አሜን። እሺ